hello ሰላም ነህ? ቀጥሪ ናት። hello hello፣ አይሰማም?
ይሰማል። ገንዘብ ተመላሽ ይደረግልሻል ብላችሁ ነበረ። እስካሁን ተመላሽ አልተደረገልኝም።
okay፣ በዚህ ቁጥር ነው
አይደለም፣ ሌላ በሌላ ቁጥር ነው።
እስኪ ስልክ ይነግሩኛል።
ዜሮ ዘጠኝ አርባ ስድስት አርባ ስድስት ሀምሳ ዘጠኝ ሀምሳ ዘጠኝ አርባ አንድ ሀምሳ አርባ አንድ ሀምሳ አዎ
ሮማን በሚል ነው።
አዎ okay፣ ምንድን ነበር ይቅርታ ያልተላከሉት? fail ያደረገ group ነው ወይስ ያልመጣ ዕቃ ነው?
ያ- ያልመጣ እቃ ነው። አልመጣልኝም እቃ ወደ ሌላ ቦታ ሄዶ ነው የተሳሳተ group ውስጥ ገብቼ okay፣
ወደ ሌላ ሰው ነው ሄደው እቃው እሺ፣ አንዴ ቆይ ጠብቁኝ። የእንትን ቀይ- ቅ- ቃሪያና ቀይ ስር ላይ ነው።
አ- ድንችም ሽንኩርትም አለ አቮካዶ መቶ ሀምሳ አራት ብር ገቢ ተደርጎልኛል። ሌላው ነው ገቢ ያልተደረገልኝ።
መቶ ሀምሳ አራት ብር የቃሪያና የድንች መሰለኝ አስተው የእንትን የቀይ ስር
መሰለኝ እንጂ አላወኩም። መቶ ሀምሳ አራት ብር ገቢ ተደርጎልኛል። ያብ ስራ በራ በሚል okay እሺ፣ እሺ። ስ- ስለዚህ አሁን የምናየው ምንድን ነው የቀረቡት?
የሽንኩርት ቀይ ስር አቮካዶ
okay እሺ፣ እሺ። check አድርጌ መልስ ሲደውሉት connection ያስቸገረኝ ስለሆነ ነው።
እሺ አባዬ እሺ፣ እሺ።
እሺ።